አንብቦ ግን አለመፈረም አየሻ?
ሄሎ ሄሎ
ሄሎ፣ ሄሎ፣
አቤት አቤት፣ አይሰማ።
ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እ፣ አለን እግዚአብሔር ይመስገን። እ፣ ይኸውልህ ወይ አሁን የላኩልህ ከላይ የላኩልህ screenshot አለ አይደለ? ጴጥሮስ በላይ 0942 49 I mean 0942 94 91 90 ወደሚለው አዎ ይሄ ቁጥሬ ቴሌብር ነው አልከኝ አይደለ?
አዎ ወደ ቴሌብር already ገብቷል። ግን አዎ ማለት ነው አልገባም የምትለን ደግሞ ከሆነ ምንም ችግር የለውም። ሄደህ check አድርጋቸውና ቴሌብሮችን ወይ ደውል ደውልላቸውና እንደዚህ ብር tran- transfer አድርጌ ነበረ እና ገብቷል እያሉኝ ነው check አድርጉልኝ ብለህ የላኩልህን ይቺ እንትን የምትለዋን አለች አይደለ?
አው- አሁን ይዤ ቴሌብር ገብቼ እሺ ፈልጎ አጡት።
ፈልገው አምጡት ማለት አዎ አልገባም፣ ምንም አልመጣም ብሎ ሜሴጁን አሳይቼ እህ አንቺ screenshot አድርገሽ ላክሽልኝ አሳይቼ እህ አል- ምንም አልገባም አሉ።
okay ይሄ ፈልጉ።
የ- የቴሌብር ቁጥር ነው ኤምፔሳ ወይም ሲቢኢ ብር አይደለም
ቴሌብር ነው ቴሌብር ቴሌብር ነው እንጂ
ኦኬ ቆይ እስኪ አንዴ ብሩኬ ብር ብር ዊዝድሮ እየተደረገ ማለት ነው ወደ ቴሌብሩ hello ለ withdraw ለ withdraw እስቲ እ፣ hello ጴጥሮስ hello፣ አቤት ይኸውልህ እ፣ ቴሌብሮች limit አላቸው እያለክ ነው እና ምናልባት እ፣ limit ኡን እንትን ብለህ ከሆነ እ፣ በእኛ side እንደገባ ነው የሚያሳየን። በእነሱ side ግን ገብቷል፣ ግን ላያሳያቸው ይችላል። ስለዚህ maybe limit ይዞት ከሆነ እስቲ ጠይቃቸው እዛው።
limit ኡ ሊመሳክ ያለው ምንም በቃ ምንም መፍትሄ የለውም።
ብሩኬ ሊሚት አይደለም እያለ ነው። እሺ፣ ቆይ እንዳናግረው እሺ